ጤና ይስጥልን እናባላለሁ። እኔ ደግሞ ቱባኮ ምልር ነው።
ቧንቧ ሙያተኛ ፈልጌ ነበረ።
መልካም እባክዎ ሙሉ ስምዎን ይንገሩኝ? ሄሎ አሊድ አቡበከር።
ሄሎ ሄሎ አይሰማም?
ሄሎ ይሰማል?
እሺ
ሄሎ ይሰማል። ሙሉ ስምዎትን ይንገሩኝ?
ካሊድ አቡበከር።
እሺ የት አካባቢ ኖት?
ወደ ፊጋ።
hello
አቤት። አይሰማም?
እሺ ብቁ የሆነ ባለሙያ እንድልክልዎት ብልሽቱን በደንብ ያስረዱኝ? ይሰማል? ይሰማል የኔ ድምፅ?
ይቆራረጣል።